hello ሄሎ እ ሰላም ማ ከ ChipChip ነበር የምደውልልዎት።
እሺ እ ይቅርታ ከዚህ በፊት order ያደረጉት product ያልመጣለ የለም አንድ እቃ ብቻ አልመጣልኝም ምን ነበረ?
እ ኦትስ
ኦትስ ነው።
አዎ
ስለዚህ ነገ መቀበል ይችላሉ?
አዎ እችላለሁ እሺ የት ነበር location የሞሉት?
ካዛንችስ እናት ባንክ እሺ ነገ ይመጣልዎታል። driver ሲደውል ያንሱላቸው።
እሺ አንድ ጥያቄ ነበረኝማ እሺ።
አርብ ባዝ ቅዳሜ ወይ እሁድ ይደርስልኛል እባክሽን ከዚህ በፊት አዎ፣ በጣም አዎ፣ ጊዜ ይደርስ- ሆኖብኝ ነበረ ይደርስልዎታል። በሁለቱ ቀን እ ይደርስልዎታል።
እሺ አመሰግናለሁ እሺ መልካም ምሽት።
እሺ